ጤና ይስጥልኝ። ቤተሰቤ ስለ ደሴ የሚረዳው አቤት ሰላም ነው ሰላም ነው ሰላም ነው።
ሄሎ ሄሎ
እ ወደ ንግድ ባንክ እ ብዙ ጊዜ withdraw አድርጌያለሁ ከቴሌ ብር deposit እየሞላው እሺ እየተጫወትኩ ወደ ንግድ ባንክ deposit እ withdraw ሳረገው ወደ account ምንም እስካሁን አልገባም። ምንም መቼ ብዙ ነው ጊዜ ነው ያደረኩት። ዛሬ ዛሬ ዛሬውኑ እሺ፣ አምስት እንትን መቶ ስለሆነ አምስት ነው።
መቶ ስምንት መቶ ስድስት መቶ እ አዎ እንትን ስለሆነ ነው እ ምን- የንግድ ባ- ወደ ንግድ ባንክ system እ ትንሽ system ኣቸው ፌ- እ fail ስላረገ ነው እያስተካከሉት ነው። ተስተካክሎ እንደጨረሰ ግን ይገባልሃል።
ሁሉም deposit withdraw ያደረኩት ሁሉም ይገባል።
አዎ
መልካም እሺ እሺ